ሄሎ ሰላም ጤና ይስጥልኝ። ቤት ከራር ነው ይዋ ኮምላዳ
ትኬቱን እንዲታስለቅቁ ፈልጌ ነው።
እሺ ካሰርኩር ንገረኝ አባቴ።
አስር እሺ
አስራ ዘጠኝ አስር አስራ ዘጠኝ
ሰላሳ አራት
አስር አስራ ዘጠኝ ሰላሳ አራት አርባ አርባ
አዎ።
አንድ ጨዋታ የባየር ሙኒክ ጨዋታ postponed ሆኗል አይደል? 24 ሰዓት ጠብቅ እሺ አባቴ። ከዛ በኋላ ነው የሚታረመው።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።